hello hello hello
የጉዞ መረጃ ልቶ
ትናንት በቴሌቪዥን መስኮት የተከታተልኩ ማስታወቂያ ስንት ነበር እሺ
እና ስለ ቪዛ ምናምን ዘርግዜ ነበረ።
እሺ ስለ የት ሀገር ቪዛ ልንገሮት?
የካናዳ
እሺ ካናዳ በምን ቪዛ ነው እርስዎ ማወቅ የፈለጉት?
ማለት በስራ
በስራ እሺ፣ እ በስራ ከሆነ በመጀመሪያ እዚህ ሀገር